ትዝታሽ ለኔ ትዝታዬ ላንቺ የሚሏ ዘፍን የሚሏት ዘፍን ታጫውትኛለች ብቻዬን ስሆን ብቻዬን ስሆን ብቻዬን ስሆን ልብዬ ነድድ ውስጥ ውስጡን አራለሁ በደስታ አንድ በርዴ ታገኝሻለሁ ይታገኝሻለሁ ታገኝሻለሁ በፍቅሬ ስስቃይ ርዳታ ትቼ ክልብ ያሳዝናል ላየኝ በህይወቴ ላየኝ በህይወቴ ላየኝ በህይወቴ እንዲህ በመናደድ አይምሮዬ ዞሮ ወደ ኋላ ሄድኩኝ ልቤ ተሰብሮ ሕይወቴም ታልፋለች ስጋዬም ትርፍ ነው እስከ ጊዜው ድረስ ልቤን ደስ ይበለው ልብሽ ደስ ብሎት ፊትሽ ካልታየኝ በንዴት ትኩሳት ተቀጣጣይ ፍም ነኝ ተቀጣጣይ ፍም ነኝ ተቀጣጣይ ፍም ነኝ እንቅልፍም ሳልተኛ ሌቴም ባን ነው ላንቺ ሳልናፍቅሽ እኔ በናፍቆት ነው ናፍቆትና ፍቅር ደስታ ነስተውኝ ክፉ አልናገር መቼ ለዋለሁኝ አላውቅም ነበረ ትናንትና ሲያልፍ ልካ ዛሬ ኖሯል የሚያስልፈልፍ ልካ ዛሬ ኖሯል የሚያስለፍልፍ አውቃለሁ መርምሬ አይምሮ ይበስሏል ምንም መጠን የለው የዛሬው ይብሳል የዛሬው ይብሳል የዛሬው ይብሳል ሲያምን ሲሳቅብኝ ሲያስጨንቀኝ ኖሮ ሲያምን ሲሳቅብኝ ሲያስጨንቀኝ ኖሮ የምትስማማኝን አገኘሁ ዘንድሮ የምትስማማኝን አገኘው ዘንድሮ። አይ ወደኝ የሚያልሽው የጠላሁሽ የታል? አይ ወደኝ የሚያልሽው የጠላሁሽ የታል? ያለኝ አንድ አንጀት ነው ተኝተሽበታል። ያለኝ አንድ አንጀት ነው ተኝተሽበታል።